ጤና ይስጥልኝ አርፌ
ስራ ቁጥር የሰጠ ቴሌግራም የለም ምን ነው
ደንበኛችን ቴሌግራም ቻናላችን ሞከሩት ሞክረው የለም ቴሌግራም ቻናል የለም ደንበኛችን ቁጥሮት የነገርኩትን ቁጥር ይድገሙልኝ
አሁን ለግል ነገር አሁን አዎ አዎ
ሰጠን ዘጠና ሁለት ነው አዎ እሺ
ዘጠና ሁለት ሀምሳ ሶስት አይደለም አስራ ሶስት ነው አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ ምንም አይደል ችግር የለውም